ጤና ይስጥልኝ የኢቲሲ የበረራ መረጃ ማዕከል፣ እባክዎትን እንደምን ልርዳዎት?
ጤና ይስጥልኝ እንትን ነበረ ዛሬ ነበረ አራት ሰዓት ነበረ በረራው ላስቀይር ብዬ ነው።
በእኛ ነው የቆረጡት ትኬቱን?
በእናንተ ነው ከየት ወዴት ነበር የቆረጡት?
ከአዲስ አበባ ጅማ።
ከአዲስ አበባ ጅማ።
አዎ እሺ ማን ነበር ስሞት?
ፈዲላ
ፈዲላ። ለመቼ ነበር መቀየር የፈለጉት?
ለዛ የፈለኩት ለእሑድ።
ለእሑድ።
አዎ እሺ እ እሺ በቃ ሁለት ነው ሁለት ነው እሺ እሺ ት- ከደቂቃዎች በኋላ contact እናደርጎታለን። እሺ ወይ መልስ እንደውልታለን ወይ ደግሞ ቴሌግራም ላይ እናናግሮታለን።
እሺ እሺ ሙሉ price ኡ ምና- የሚያስጨምሩትን ጭ- ክፍያ ምናምን ነገር ጨምረን እንነግሮታለን።
በቃ እሺ አሳውቀኝና ሁለት ነን እሺ ለዜም አለኝ ሶስት አመት ልጅ ለእኔና እሱ እሺ እሺ